አልሞላ
ጤና ይስጥልኝ። አርፌ ረዴት ነኝ። በኩል ምልርዶ
ሄሎ ሰላም ነው። አሁን አውርቼሽ ነበር። ሰላም ወይ አዲሱ ምናምን ክሪንሾት አድርገሽ ላክልኝ አላልሽ?
እሺ ደመኞች ልከውለና ልክ ያለው አስተላለፍሽልኝ።
አዎ ለሚመለከተው አካል አስተላልፍልታለሁ። በተቻለ መጠን በፍጥነት ለመስራት እንሞክራለን። ደመኛችን ጉዳዩ ሲያልቅ ደውለን እናሳውቆታለን።
እሺ። አይ ምናልባት ስክሪንሾቱ እሱ ካልሆነ ብዬ ነው የፈለጋችሁት። ቸግሮኝ ነው በራሴ
ምን አሉኝ ደንበኛችን?
አይ እሱ screenshot ካልሆነ ብዬ ነው የፈለጋችሁት። ይሄን ላገጠው
እሺ ሶስት ሰማንያ ሀያ ብር እና ሁለት ጊዜ ሀያ ብር ነው አይደለ?
አ ይሞክሩ።
ሰማንያ screenshot ኡን እያየሽ ነው አየሹ?
አዎ ደንበኛችን ከቴሌ ብር የላኩት ደረሰኝ አይደለም?
አዎ አዎ።
ልክ ነው ደንበኛቸው። የምንፈልገው አይነት እ፣ መረጃ ነው። እናመሰግናለን።
እናመሰግናለን።
እኛም እናመሰግናለን።
እሺ መልካም